ሄሎ ሄሎ፣ አቤት አቤት፣ ከቲዩባ ደርሻለሁ።
ይቅርታ
ከቲዩባ ደርሻለሁ።
እሺ፣ ዛሬ ቀጠሮ ነበሩት?
አዎ ስንት ሰዓት?
ሰዓት ቢያንስ ሰፈሩ መጥቼ ጠፍቶ ጠፍቶብኝ ነው። ሰዓት ሁለት ሰዓት ነበረ ገብቼ አይቱ
እሺ፣ አሁንም መጥተው ያው ቦታውን አይተውስ ነው የሚሄዱት እና ቀጠሮ አስቀይረው ነው የሚሄዱት፣ አይመዘገቡም ዛሬ ማለት ነው።
እሺ፣ ቦታውን ማወቅ ፈልጋለሁ።
እሺ፣ ጎተራ ፔፕሲ ጋር ኖት አሁን አዎ ፔፕሲ ጋር ፊት ለፊት ወይ ንፋስ ስልክ ፖሊስ መምሪያ የሚያስገባ ቅያስ መንገድ አለ
የ- ከ- ወደ ላይ ወጣ ብዬ
አይደለም? ፔፕሲው ፊት ለፊት በተቃራኒው ማለት ነው እ፣ እ፣ ወደ ውስጥ የሚያስገባ እ፣ እንትን አለ፣ ቅያስ መንገድ አለ። እሱን ተከትለው ሲመጡ ንፋስ ስልክ ፖሊስ መምሪያ የሚል አለ። እሱን እንዳለፉ የእኛ ቢሮአችን ይገኛል። እ፣ ስለዚህ ንግድ ባንኩ ጋር ነው ታደለ እርሱ አሁን
አሁን ከቲዩባ ራሱ ከቲዩባ ነው የቆምኩት።
በቃ ፊት ለፊት ይሻገሩና ማለት ነው ወደ ውስጥ በሚያስገባው መንገድ ይዘው ይምጡ።
እሺ፣
ይሰማል?
እሺ።
እሺ መልካም ቀን።